Hello ጤና ይስጥልን። Hello ከአሰች አቤት።
ከችፕችፕ ነበር የምንደውለው።
ከየት?
ከችፕችፕ
እሺ።
እ፣ ሽንኩርት ነበረው ዛሬ የሚለው order አይደለ?
አዎ አዎ ነበረኝ።
Okay። ዛሬ store ላይ በቂ አቅርቦት ስለሌለ አልወጣሉም እና ነገ መረከብ ይችላሉ። ነገ እናምጣሉ።
ይቻላል፣ ችግር የለም። ከሌለ ምን ማድረግ ይቻላል?
ለነገ እናመጣሉታለን። እሺ፣ መልካም ቀን።
ልክ ነሽ።
location ኑ አዲሱ ገበያ አይደለ?
አዎ ልክ ነሽ።
ነገ ይመጣል። እሺ፣ መልካም እሺ።
እሺ